hello ጤና ይስጥልኝ እሱን እንዴት ነሽ እናት?
ሰላም አለን።
አለን ያለን ቤት አላችሁ እንዴ?
አዎ ቢሮ መጥተው መጠየቅ ይችላሉ። ከዚህ በፊት ያስረከብናቸው site ኦች ስላሉ አ እዛ ላይ ሊኖር ይችላል። የት አካባቢ ነው ያሉት? ይቅርታ እርግጠኛ አይደለሽም አንቺ ሰሚት?
እ? አ ቢሮ ነው የሚያገኙት። እነዚህ እኛ ጋር ያሉት አሁን ያላለቁት ግን በመሀል እነዚህ የምንሸጣቸው ቤቶች አሉ። ከዚህ በፊት ያስረከብናቸው አሃ፣ እሱን ቢሮ ለመጣ ሰው ነው ማግኘት የሚችለው። ለዛ ነው ወደ ቢሮ ያልኩት። መች ይመጣሉ?
እርግጠኛ አይደለሁም።
እሺ ምን ላይ ነበር ማስታወቂያችን የሰሙት? ይቅርታ
የሆነ ሬዲዮ ላይ አሁን ሬዲዮ ላይ። እሺ እሺ ማን ልበል ስሞትን?
ሄለን እሺ እሺ
እሺ